ስፖርት ነው ቦኮ የምንለው
ሄሎ ብዙ ስፖርት ነው ቦኮ
ጤና ይስጥልኝ።
አብሮ ይስጥልን።
አ፣ ባለፈው ዊዝ ዊዝድሮ አድርጌ የነበረ ሁለት ሺህ አምስት አልገባልኝም።
እሺ በቴሌግራም ከዛ- ልከዋል።
ላው ልክ ያለው ስሞቱም አለበት ወይ ስሙት በስልክ አይደለም።
ጋሩኝ አዎ ዜሮ ዘጠኝ ሰማንያ ሶስት ሰማንያ ሶስት አስራ ሶስት እሺ
አርባ ሰባት አርባ ሰባት አርባ አራት አሁን ልክ ልሻለሁ በቴሌግራም ምልክት አድርጌ
እሺ ሁለት ሺ አምስት መቶ ብሩ ነው።
አዎ
እሺ እናስተላልፍሎታለን። መልሱን ስናገኝ ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁን።
እሺ wow፣ ምን በትዕግስት ሁለት ሳምንት አድርጓል። ምን በትዕግስት ከዚህ አሁን በላይ ነው ትዕግስት አለ?
ይላኩልን። ስ- ያላኩት አዎ፣ አሁን እኔ አሁን- ስለሆነ ያው መጠበቅ ይጠበቅቦታል።
እሺ እሺ